ነው ሄሎ ሄሎ አቤት Mister and Misses ነው አይደለ አ አ ከ BeU delivery ነው የደወልኩት ቅድም churros special ነው የሌለው ኬኮቹ ግን አሉ ብለኸኝ ማኪያቶ ነበር አይደለ ፈልጌ።
customer check አድርጌ ፈልጌ ነበር።
ልደውልልህ ብዬ ነበረ ማኪያቱ
እም? hello ወይ
እ፣ እና customer check አድርጌ ልደውልልህ ብዬህ ነበረ እሺ
እ፣ customer አልፈልግም ብሎናል እ፣ እና በቃ እ፣ አንወስደውም እሺ ልጁም አያ- መቶ አይወስደውም ቢሆንሽ አይፈርም አዎ BeU delivery እሺ በቃ ምንም ማለት